ስንት ነው መሰለሽ የሚሸጠው? ስድስት መቶ ሰባት መቶ ብር ሸጠዋል። ያን ሺህ ብር እም? ኧረ ሦስት ሺህ ብር ደሞዙ ሄሎ
ሄሎ፣ ሰላም፣ አቤት፣ ከአዲስ አውትፊት ነበር የምደውለው።
እንዴት ነህ?
ሰላም፣ እንዴት ነሽ?
አለሁ፣ እግዚአብሔር ይመስገን።
ቀሚስ order አድርገሽ ነበር አይደል? እኛ ጋር አዎ፣ አዎ።
ቀሚሱን ዛሬ ልልክልሽ ነበር። ይመችሻል? hello
አለ አለ፣ አይሰማም?
hello፣
hello፣ አይሰማም?
አሁን ትሰማለሽ? እሺ፣ ምን አልሽኝ?
ይመቸኛል።
okay፣ የት ልላክልሽ?
እ፣ ገላን ኮንዶሚኒየም ነኝ ያለሁት።
okay፣ እሺ፣ እሺ፣ እንትን እልልሻለሁ፣ እልክልሻለሁ በሞተረኛ እሺ፣ እ፣ ገንዘቡን ግን ለ- አ፣
እንትን የለኝም፣ ምንድን ነው አካውንቴ ላይ የለኝም፣ በ cash ነው ያለኝ።
ይቻላል፣ ችግር የለውም።
ለእሱ መስጠት እችላለሁ አይደል?
ለሞተረኛው እሺ፣ በቃ እሺ፣ እሺ።
እሺ፣ አመሰግናለሁ።